ጤና ጤና ይስጥልኝ ሀላፊነትን መርጠው ጤና ይስጥልኝ ምን ልርዳዎት ምን ልርዳዎት
Hello
አቤት
ይሄ እንትን በጣም ካርድ እየበላ ነው እና ነው የደወልኩት
በዚህ
እ በዚህ ቁጥር ነው
ሳይደወል ካርድ በቃ እኔ ዝም ብዬ ሳይደወል ካርድ እየበላ ነው
ስንት ብር ነው የተቆረጠብን እ
የቴሌቪዥን game ደንበኛ ስለሆኑ ነው በጣም ሁለት ሁለት ብር ነው የቆረጠብን
ይኸው
ምን አሉት
እ ሜጋባይት ታስሮ
የቴሌቪዥን game ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት የመሞከሪያ ትኬት ስለሚሰጡት ነው የቆረጠብዎት